હા બધાય હા እኔ እኮ ስልኬ ላይ ባኮፒ ቱ አይሰራም እኮ ነው አልሰማሽም? ድምፅሽን እስኪ ስልኬን ይቀረኝ አይደለም በስልክ ላይ ኦ።
ካርድ ተጠቀመው
በዚህ ስልክ በዚህ ስልክ ነው የምጠቀመው እኔ ያው
በላፕቶፕ የላክሽኝን ኤንዲ እ።
እሱ ላይ ነው ያስገባው። ልክ ነው ይሰራል ለማይፈልገኝ እና ይሰራል አስገብቼ ማለት ነው።
አ እሱን ልጻፍለት
ስለሚሰራ አሁን አንተ በስልክ የተላከልን copy paste እያደረግክ ብቻ ማስገባት ነው።
አ በስልኩ ነው እንደዛ ልኩ ልጻፍለት
እ የምትገባበት እንትን ልክ አይደለም መሰለኝ። I think ስራት ጂአር የሚለውን የ back office ኡን ተጠቀምሽ የ cashier ኦችን የተጠቀምሽ ይሆናል ወይ?
Okay አሁን እኮ እኛ በፊት አማን እኔ አሁን የአማን brother ኡ ነኝ ታውቂያለሽ እሱ አሁን እየሄደ በእኔ ሰጥቶኝ ነበረ ሁሉ ነገር እሱ ካምፓ ሄዶ ነበረ ከዛ እኔም እየሰራሁ ስለሆንኩ አሁን ሁሉ እዛ በፊት እየ- እየሰራ የነበረው አሁን ስልኬ ላይ ስለማይሰራብኝ ነው ለዛ ነው save ተደርጓልና ስልክ ላይ እ? እ?
save አድርጌልሃለሁ እና እ?
ስልክ ላይ አስገባው የላክልህን አሀ በዚህ ስልክ ነው ያደረግሽው ነው የምትጠቀምበት ስልክ አሁን በዚህ ነው የምትጠቀመው
እኔ በዚህ አዎ በዚህም ሀያ አራት ቤቱም አለ ግን በዚህ አሁን ከእናንተ ጋር ማውራው በዚህ ስለሆነ በዚህ ቢሆን ነው የሚሻለው አይ ቁጥሩ እኮ ምንም እንትን አይደለም ችግር የለውም ቁጥሩ እሱን መናገር እሺ ሀያ አራት ሀምሳ ሶስት ይኸውልህ አማን ቁጥሩ ለውጥ አያመጣም የትኛው ማለት app ኡን ብቻ ነው የትኛውን ስልክ ቢሆን እ። አ አ አ።
እንትን ስለሆነ ቁጥሩ matter አያደርግም እሺ
እሺ ቁጥሩ አሁን disable ቢሆን ኖሮ ይከፈትልህ ነበር disable አልሆነም ይሰራል so password ን በትክክል ብቻ ማስገባት ነው የሚጠበቅብህ እሺ በስልክህም ቢሆን የላኩልህን በትክክል አስገባ በስልክ እንዴት ማስገባት እንደምችል አልተላከልህም ከዚህ በፊት ቪዲዮ ነገር አልተላክልኝም አልተላክልኝም ለእኔ check አድርጌ ይልክልሃል ቪዲዮ እንዴት እንደምታስገባ እሺ እሺ እሺ ላክልኝ